ኧረ አዋ ሄሎ
አቤት ሄሎ ሰላም ነው? ከቤት ቤት ነበረ የምደውልልህ።
እ ከቤት ቤት ነበረ የምደውልልህ።
እሺ እሺ እሺ እም፣ ዋትሳፕ ላይ ያወራኝ ነበርና
እሺ
እ ሶስት መቶ ብር እና መቶ ብር አልገባልኝም አሸንፌ ብለህ ነበር። ኬኖ እየተጫወትክና አ አ አ ማለት እ።
ሶስት መቶ ኦድ ማለት ነው። ሶስት ሶስት መቶ አግኝተሃል ይሉኛል። ኦዱን አልመለሰልኝም
እኮ እ ብሩ ነው አደዳ ሶስት መቶ ብር
ነው ብሩ አይደለም እንጂ ሶስት መቶ- በሶስት መቶ ነው። አምስት ሰውም ስላገኘው አ
የኦዱ ሶስት መቶ ነው እና አሁን አንቺ እንዴት እንዴት አይሽም
ምን እንዴት አይሹ አይደለም። ይኸውልህ እኔ አይደለሁም አሁን ዳይሬክትሊ እንትን የምልልህ ማጣራልህ ማለት ነው።
እሺ እ ይሄኛው እ እንዳለ የሚታየው አካውንት ሂስትሪ ላይ ወይ እንትን ብትልልኝ ነበረ። አሁን የመደብካቸውን እኔ አካውንት ሂስትሪ ላይ ገብቼ እስካሁን ድረስ ላየው ሞክሬ ነበር፣ ግን በአምስት በአምስት ብር መደበክ እ የምትጫወትካቸው አዎ።
ስሮች ብዙ ናቸው አ በዛ ሰዓት ማለት ነው። እና specifically በዛ time ላይ በአስራ አራት ሰዓት ከሰላሳ ስድስት ነው የሚለው እዛው game history ላይ screenshot አድርገህ ላክልኝ።
እህ፣ አ፣ ሰላሳ ሰላሳ ስድስት በሚለው ሰዓት ላይ የተጫወትከውን ነው የሚያሳየኝ እና በሱ ሰዓት ላይ በሰላሳ አምስት እና በሰላሳ ሰባት መካከል ሶስት round ID ዎች አሉ በዛ ሰዓት የተመዘገቡ ማለት ነው።
አ፣ አንተ check አድርገውና አንዴ account history ላይ እ፣ የትኛውን ነው እንደማ እንትን እንድል እንደማ እንደማ ለ- ለ- ለ provider ኦች check ላስደርግልህ ስለሆነ ነው እና ከእነሱ ውስጥ አንዱ መሆን አለበት። አሁን specifically እኛ ላይ የሚታየው ነገር ስለሌለ ነው። በዚህኛው አሁን ተበላክልኝ ማለት ነው። የግዴታ round ID ሊኖረው ይገባል እና ራውንድ አይዲውን ደግሞ ማግኘት የምትችለው አንተ ነው ያው መጫወት የትኛው ሰዓት ላይ እንደተጫወትክ ስለምታውቀው አዎ።
ማለት ነው።
አ፣ እሺ አካውንት በጣም ስችል ላይ እሺ፣ ለይተህ ተቀርባለሁ።
በቃ አካውንት ስችል ላይ በዛው ሰዓት ፈልገው አስራ ስድስት ሰዓት ከሰላሳ ስድ- ከሰላሳ ስድስት ነው የሚለው ጌም ስትሪ ላይ እ፣ በሰላሳ ስድስት እና በሶሪ በሰላሳ ሰባት እና በሰላሳ አምስት መካከል እ፣ በእነሱ ሰከንዶች መካከል የተጫወትካቸው አንድ ሶስት አራት ጌሞች አሉ አንድ ዙሮች አሉ አዎ።
ሶሪ እና አዎ።
እነሱን ቼክ አድርግልኝ እና አንዴ መልሰህ እንትን በልልኝ እዛው ላይ ላክልኝ እሺ እሺ እሺ ል- በደቂቃውም ልለየው ሞክሬ ያው ተመሳሳይ ስለሆነብኝ ነው እህ፣ እሺ እሺ እ፣ እናመሰግናለን እሺ መልካም ቀን